Hello
በጣም
ጤና ይስጥልኝ።
አብሮች ስልኝ
እንትን የሁሉ ስፖርት ትናንትና ቆርጬ ነበር በ account ማለት ነው።
እሺ
ጨዋታ አሸንፏል ነው የሚለው።
እሺ
ብሩግም ልታስወጣም ልታስገባም አትችልም።
ብሩን ለቆሎታል።
ብሩ መጣላ
እስኪ ስታወጣው ምንድን ነው የሚለው?
We are having
ያ- ዊ አር ሄቪ
እሺ ዊ አር ስክሪንሻት አድርገው ቴሌግራም ላይ ይላኩልን የቴሌግራም account ምንድን ነው የሚለው?
እ
የቴሌግራም account ምንድን ነው የሚለው?
ሁሉ ስፖርት support team ነው የሚለው የእዛው ላይ website ኣችን ላይ የጥያቄ ምልክት አለች አይደል? home ኡ ላይ
ሁሉ ስፖርት ላይ አዎ home ኡ ላይ የጥያቄ ምልክት አለች። እሷን ሲጫኗት የቴሌግራም account ያመጣሉታል።
ሁሉ ስፖርት bot ነው የሚለው።
አይደለም አንዴ ያዳምጡኝ። ሁሉ ስፖርት account account ዎ ላይ ሲገቡ home ኡ ላይ የጥያቄ ምልክት አለ አይደል?
ጥያቄ የት አካባቢ እሺ ስልክ ያዙ ችግር የለውም። ተውት።
አዎ አለ አለ አዎ እዛ ላይ የቴሌግራም ምልክት አለች።
አዎ እሷን ሲጫኗት ያመጣሉታል።
እሺ
እሺ